ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን።
ስራ ለመመዝገብ ነበር እናት
ማስታወቂያውን ላይ ነው ያዩት።
YouTube ላይ
እሺ፣ ከቪዲዮ ስር የመመዝገቢያ link አለ። በዛ ይመዝገቡ።
አጥቼው እኮ ነው ማ ወይ text አደርግልኛለች። ይቅርታ
ቪዲዮውን መጀመሪያ ክፈተውና እ
መቶ ሰዎች እንፈልጋለን የሚለው ላይ ማለት ነው። ያ ከዛ ቪዲዮ ስር የድህረ ገብ አገልግሎቶችን ለማግኘት የሚል